ሄሎ ሄሎ ሄሎ ጤና ይስጥልኝ እግዚአብሔር አለ እግዚአብሔር ይመስገን ምን ነበረ ደውለ ነበር
እንትን ነው አይደል cash register ኡ ጋር አዎ ገንዘቤን አስጨረሳችሁ አታነሱ እኔ አስሬ ደወልኩ ስንቴ ካርድ ሞላው
እኮ እኛማ አነሳን እኮ አንድ እኮ ታዲያ አለቀ አነሳን።
ድጋሚ ሁለቴ እኮ ድጋሚ አነሳሁልህ።
እኔ ድጋሚ ሞልቼ እንትን ስል እ፣ በእውነት ገንዘብ በላ አሁን ይሄ አዎ፣ short ቁጥር ስለሆነ ይበላል። መተህ ማናገር ነው እኮ።
ኃላፊዎቹ አጭር ቁጥር እንደዛ ነው ስለሆነ እኔ የሚያዋጣው?
አነሳሁ። ሁለቴ አነሳሁ ልክ አብ- ሁለቴ አንስቼ ምንድን ነው አንዴ ነው ያነሳችሁ አንዴ ነው ያነሳችሁ ልክ አነ- አነሳሁልህ፣ አናገርኩ። ከዛ ካናገርኩ በኋላ ደግሞ ተቋረጠብህ። ከዛ መልሰህ ደወልክ።
እንትን ነው እኮ አልደረስም አይደለ cash register ኡ full memory full ብሎ ነው እኮ በ memory ነው የገባው። መች ነው ያስገባኸው?
እ፣ ነግሬሽ ነበር በአምስት ነው
ቀን በአምስት።
እስቲ ቀን አምስት በአምስት።
እሺ፣ ስንተኛ ወር?
አራት አራት ቀን አምስት አራት እሺ፣ ሁለት ሺህ ሀያ አራት ማለት ነው ሀያ አራት በምንድን ነው ያስገባው? በ full FM ማለት ነው።
አ
እሺ ክፍያ አልከፈልክም ወይስ አ ማሽን ነው?
አልክ- አልክ ምንም አልከፈልኩም ባለ ሁለት ወረቀት የሚጠቀልለው ነው ባለ አንድ አይ ወረቀት?
አንድ አንድ ናት የቡቲክ ናት በቃ አሁን ላይ አልመጣችም። እሷ ሲያርቴ ነው ውሃ ሰማያዊ በጥቁሩ አይደለች ማሽን አ አልመጣም። spare part ኡ ገና እየጠበቅን ነው ካለቀ እሺ።
እየ በጣም እሺ አሁን እኔ የኔን ስልክ ነበር የሰጠሁት ሌላ ስልክ ልጨምርልሽ ፈልጌ ነው ድንገት ይሄ አይ።
ቢዘጋ ያው እንደውልልሃለን ደብተሩ ጀርባው ላይ ስልክ ቁጥሮች ስላሉ አንተም እንደዚህ እየደወልክ በዚህ ቁጥር አትደውል፣ በስልሳ ቤት ደውል በዚህ ስልክ ልደውል በውስ ዜሮ ዘጠኝ ስልሳ ስልሳ ስልሳ ሁለት ስልሳ ሰባት ላይ ደውል።
እሺ እሺ ብሬ አመሰግናለሁ እንዳይበላ ብለህ የምታስብ ከሆነ በዚህኛው በስልሳ ቤት ደውል፣ አናግርሃለሁ።
እሺ ችግር የለውም።
እሺ እሺ አመሰግናለሁ እሺ፣ መልካም ቀን። ቻው፣ ሰላማ መልካም ቀን። ቻው።